ጤና ይስጥልን። ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ሰላም ነው እግዚአብሔር ይመስገን።
አለን። ምን ምን ነበር አገልግሎት የምትሰጡት? ለመምጣት ፈልገን ነው።
እ፣ እኛ ሙሉ የጉዞ መረጃ እንሰጣለን።
እሺ ያለባቸውን ዶክመንቶች፣ የትኬት ዋጋዎች፣ የጉዞ መረጃዎች፣ የሚያስፈልጉትን የሕክምና ምርመራ ውጤት እና የኤምባሲ አድራሻዎችም መረጃ እንሰጣለን።
እሺ፣ የት አካባቢ ነገሩ?
እ፣ እኛ በቢሮ አይደለም፣ በአካል አይመጡም። በስልክ ነው መረጃ የምንሰጠው።
ስልክ ነው።
አዎ
እም፣ በቃ እሺ፣ እሺ